ሄሎ ሄሎ
ሄሎ፣ ሰላም ነው?
ሰላም ነው?
አለን ከቤት ቤት ነው የምደውለው።
እሺ
አ፣ chat ላይ እየተግባባን ስላልመሰለኝ ነው። አ፣ text ነበር የጠየቁት deposit ሲያደርጉ እ፣ ለምሳሌ ከቴሌ ብር ከሆነ ወይ ከሲቢ ብር እሺ።
ተቀናሽ ተቀናሽ መሆኑን text ይልካላ ስልኮ ላይ
ከዛ
አዎ። እና አልገባ ሲሉት እኛ ያንን እ።
text ወስደን ነው ሪፖርት የምናደርገው። ማለት text ኡ ስለሚያስፈልገን ነው የጠየቁት። ለቻፓ ወይ ለሳንቲም ፔ እም፣ ቻፓን ከተጠቀሙ ለቻፓ ሳንቲም ፔን ከሆነ ለሳንቲም ፔ ነው ሪፖርት የምናደርገው። ግን አሁን text ዋን ስለምታስፈልገን ነው text የጠየቁት
Okay፣ እሺ።
እና ያቺን ቆይ፣ ደግሞ- ፈልገው ሀምሳ ብር ተቀንሷል ለቻፓ Financial Technology ሀምሳ ብር ተከፍሏል የሚል text ይፈልጉና ይላኩልን። Screenshot አድርገው just እሺ፣ እሺ፣ እሺ።
Thank you
እንኳን